አይ ዝም ብሎ ሄሎ ምርሲት መሰለኝ። ሄሎ ሰላም ጤና ይስጥልኝ።
አቤት ሰላም።
እ፣ ጸጋዬ ሞገስ አ አ ከ We Plus Solution ድርጅት ነው የምደውለው።
ከማን We Plus Solution
solution?
አዎ፣ ድርጅታችን የ transportation አገልግሎት ሰጪ ተቋም ነው።
እሺ እ፣ እናም ለአሽከርካሪዎች ለየት ያለ ነገር ይዘን መተናል።
እሺ እ፣ ድርጅታችን ከእያንዳንዱ trip ላይ አስር ቆርጥ ሲሆን ከምንቆርጠው አስር percent ላይ አራት percent ኡን መልስ አሽከርካሪዎች የምንቆጥብ ይሆናል። እ፣ ይህንንም ያደረግንበት ዋነኛ ምክንያት አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናስብም። ለምሳሌ ያክል ጡረታ፣ ሕክምና እንዲሁም ሌሎች ጥቅማ ጥቅሞች ስለሌሏቸው እኛ ደግሞ እንደ ድርጅት እነዚህን ክፍተቶች ታሳቢ በማድረግ አሽከርካሪዎች በጋራ የሚቆጥቡትን ስርዓት ይዘን መተናል።
እሺ።
ሀሳቡን እንዴት ያዩታል?
አይ ጥሩ ነው።
እሺ መልካም እንግዲህ እርስዎም ከእኛ ጋር አሽከርካሪ ሆነው ለመስራት ከፈለጉ We Plus Solution Provider የሚል አለ እሱን ከ Play Store በማውረድ መመዝገብ ነው። እ፣ በተጨማሪም በቴሌግራም ቁጥር ልከት የሚያስፈልጉ document ኦችን ልከው መመዝገብ የሚችሉ ይሆናል። እ፣ በምልከው ስልክ ቁጥር ማንኛውም ሀሳብ፣ አስተያየት እንዲሁም ጥያቄ ካሉት በማንኛውም ሰዓት ደውለው ማግኘት ይችላል።
እሺ እሺ እሺ እንግዲህ ኢንቨስትመንትም ስለሆነ አሁን ይስሩ። እናመሰግናለን። መልካም የስራ ቀን ይሆንልን።